ክርስቶስ ተንሥአ እሙታን በዓብይ ኃይል ወስልጣን ክርስቶስ ተንሥአ እሙታን በዓብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሰላም ሰላም እምይእዜሰይኩን ሰላም አሰሮ ለሰይጣን አጋዞ ለአዳም ሰላም ሰላም ሰላም እምይእዜሰይኩን ሰላም ክርስቶስ ተነሳ ከሙታን በታላቅ ኃይልና ስልጣን ክርስቶስ ተነሳ ከሙታን በታላቅ ኃይልና ስልጣን ሰይጣንን አስሮ ነፃ ወጣው አዳምን ሰላም ሰላም ሰላም ከእንግዲህ ሰላም ይሁን ሰይጣንን አስሮ ነፃ ወጣው አዳምን ሰላም ሰላም ሰላም ከእንግዲህ ሰላም ይሁን